ሄሎ አቤት ሜሪት እንዴት ነሽ?
ደህና ነኝ።
አለን አዱ ነኝ። እኔ የምልሽ እሺ ወዬ፣ እ፣ ስልኩ በርቷል እንዴ?
የትኛው ያን የሚነሳው
የሚነሳው? አሁን እንዳለ ነው።
እኮ አይ በርቷል ወይስ ጠፍቷል? ቀይ ምናምን እያበራ ነው መብራት የለውም ቀይ።
ምን መብራት እኮ ሰዓቱን አናሳይሻል ማለት ጠፍቷል ወይስ
ድምፅ አለው። አይ ጠፋውን ደግሞ እ እ እሽ የሚል ድምፅ ነው ያለው።
እሺ የሚል ድምፅ ነው ያለው። አሁን?
አዎ
እ፣ መብራቱም የለውም።
እሺ እሺ እሺ